ጤና ይስጥልኝ የኔ ወንድም።
ሰላም።
እግዚአብሔር ይመስገን። አይ አንድ ጥያቄ ነበረኝ፣ ለዛ ነው የደወልኩት።
እሺ ይቻላል።
እ ለምሳሌ በ group ሆነን ሽንኩርት ገዛን።
አዎ ይሰማኛል።
እየሰማኝ ነው? በ group ሆነን ሽንኩርት አለን
እሺ ግን ለሁላችንም ሌሎች ግብአቶችን ሁላችንም ላንፈልግ እንችላለን። ለምሳሌ እኔ ቃሪያ ልፈልግ እችላለሁ፣ ካሮት ልፈልግ እችላለሁ፣ በደርጃን ልፈልግ እችላለሁ፣ ዝኩኒ ልፈልግ እችላለሁ። ሌላው ደግሞ ላይፈልግ ይችላል።
አዎ ሽንኩርት አንድ ላይ ገዝተን ሌላውን እኔ እቃ ላይ መጨመር አትችሉ?
እ፣ እንደዛ ለጊዜው እሱን system አልጀመርንም፣ ግን እናስተካክላለን እሱንም ለወደፊት እንጂ ለጊዜው አሁን የለም እሱ።
እኮ ለእያ- ብታስተካክሉ ለእያንዳንዱ በጣም ወቅት- ጥሩ ነበር።
አዎ እሱም ብዙ ሰው አስተያየት እየሰጠ ስለሆነ ምክንያቱም እያንዳንዱን ብዳት ሁሉ ሰው አይፈልግም።
አዎ even መብላት የማይወድ ይኖራል
አዎ
እና ግን የሚፈልገው ሰው ለምን መሰለ አንድ product ብቻ ይሆናል የሚያገኘው።
አዎ
ስለዚህ ወደ እናንተ ጋር እንትን ከማድረግ majority ውን ወደሚያገኝብ ነው የሚያደላው።
ጥሩ ስማ፣ አዎ የብዙ ሰው አስተያየት ነው።
ስለዚህ- እሱን እናስተካክላለን እየተሰራበት ነው። አዎ አዎ ያው ለምሳሌ ሽንኩርት ግዴታ ሆኖ በ group ገዝቶ ግን አዎ።
group ኡ ላይ ያኛው የሚፈልገውን የሚፈልገውን በየትዕዛዝ ይጨመርለት።
አዎ ይቻላል። እንደዛም ልክ ነው።
እም፣ እሱን እንደሱ አስተያየት የምታደርጉበትን እንቀበላለን።
መንገድ ፈልጉ፣ okay እሺ፣ አዎ፣ ተቀበሉ።
ያው- አመሰግናለሁ።
እሺ እሺ፣ እናመሰግናለን።
እ?
ደውሉ ስለ ደውሉ እሺ፣ እኔም እናመሰግናለን። እኛ።
አመሰግናለሁ።
እሺ መልካም እኔም አመሰግናለሁ። እሺ